Hello
ሰላም ነው ሰላም ጤና ይስጥልኝ ቤተሰቤት አለ እንትን ይሄ ሳንቲም ላይ ብር እንመልሳለን እያላችሁ ሳምንት ሆነ። በእናታችሁ ኧረ ተው ግን መጫወቻ መልሱልን።
Already ከቤት ቤት ወጥቷል። ሳንቲሞች ነው የያዙት። ሌላ ስልክ ልስጥህና እስኪ ትሞክርላቸዋለህ?
እ?
ሌ- ስልክ ልስጥህና ይሄ ትሞክርላቸዋለህ?
እዚህ እንትኑ ላይ ያ- site ኡ ላይ ያለው ነው ሌላ አይደለም ሌላ።
ማለት ላይ ሊያስቀሩት ፈልገው ነው ወይስ ይመልሱታል?
እስቲ እነሱን አናግራቸው።
እስኪ እነሱን አለ ከቤት ቤት already ወጥቷል።
ወጥ ወጥቷል ማለት አ- ሳንቲሞች ጋር ነው ያለው።
ለምንድን ነው የያዙት? አታውቁም እናንተ ምክንያቱም እኛም አላወቅንም፣ እየመለሱልን አይደለም።
አይደል?
አዎ ለዛ ነው።
ስለዚህ በል- ሊበሉ ነው።
ልንገርህ ስልካቸውን እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሀያ ሰባት ሀያ ሰባት ሀያ ሀያ ስልሳ ሰባት ሀምሳ ሰባት ስልሳ ሰባት ስልሳ ሰባት አዎ ሀያ ሰባት ሀያ ስልሳ ሰባት አዎ ሀያ ሰባት ሀያ ስልሳ ሰባት እሺ እሺ